ጤና ይስጥልኝ። hello hello
አቤት ሰላም ጤና ይስጥልኝ።
ጤና ይስጥልን። ሰላም ነው?
እግዚአብሔር ይመስገን። ዶግ ዩቲዩብ ነው ምን ልርዳዎት።
ወጌሻ መሰልጠን ፈልጌ ነበረ። አበቃ በኦንላይን እሺ እ ያሉበት አካባቢ ኢንተርኔት access አለ? በኦንላይን አለ።
ለመማር ያው data ያስፈልጋል።
አለኝ። አዎ፣ ባህር ዳር ነው ግን አለኝ። ቢሮ ላይ ምናምን ስላለን እህ። እሺ አሁን ላይ የአንድ ሳምንት ኮርሶች ናቸው ያሉን። ማስታወቂያውን አይተዋል።
ነው። እሺ ለአንድ ሳምንት content editing፣ marketing እና በጎ አድራጎት ነው ኮርሱ። ምን ምን ምንድን ነው መማር የፈለጉት?
ሁለቱንም እ፣ ልማራቸው
ስ- ምኑን ምን አሉኝ?
ሁለቱንም መማር እችላለሁ። እ፣ ልማራቸው
ምንና ምን? ሁለቱን
በጎ አድራጎትና አንድ ደግሞ ምንድን ነበር ያልሽኝ የመጀመሪያው?
content editing፣ marketing እና
content እና editing ነው የፈለጉት።
አ አ
እሺ ለአንድ ሳምንት ነው የሚሰጠው ትምህርቱ። አሁን ላይ ምዝገባ ነው። ተመዝግበው ክፍያውን መክፈል ይችላሉ። ክላሱ ከወር በኋላ ይጀምራል።
okay። አንድ ሳምንት አንዱ ብቻ ነው ወይስ አ- ሁለቱም?
አንዱ ብቻ አንዱን ለአንድ ሳምንት።
እ?
አዎ እሺ። ስሞትን ማን ልበል
ለሰው ጌትነት ንብረት
እሺ። ስልክ ቁጥር ይንገሩኝ።
ይህንኛው አሁን የደወልኩበት ዘጠኝ ስልሳ ሁለት ስልሳ ሁለት
ዘጠና ሰላሳ ሁለት ዜሮ አምስት
እሺ። የት አካባቢ ነው አድራሻዎት?
እ?
የት አካባቢ ነው አድራሻዎት?
ባህር ዳር
እሺ። content እና editing ነው መማር የፈለጉት?
እ።
እሺ እሺ እ፣ አሁን ላይ ያው እንዳልኩት ተመዝግበው ክፍያው መክፈል ይችላሉ። account እንላክሎት።
እሺ። ስንት በኦንላይን ብር?
ሲሆን ቪዲዮ ነው የሚላክላችሁ፣ በኢሜይል ቪዲዮ ይላክላችኋል። ከዛ እ።
በየቀኑ Zoom meeting አላችሁ።
ጥሩ
እሺ እ?
ክፍያው አስር ሺህ ብር ነው። ሙሉ ክፍያው ለአንዱ ኮርስ
እ?
ለአንዱ ኮርስ ሙሉ ክፍያው አስር ሺህ ብር ነው።
ነው?
አዎ እሺ እሺ፣ እናመሰግናለን። እንልክሎታለን account።
እሺ።
እሺ መልካም ቀን። እሺ hello hello